hello
hello ጤና ይስጥልኝ።
ምን የምታግዢ ነገር እ ምን ዋትሳፕን
ቴሌቪዥን game ነው የገባለት message
እ፣ ገብቶልኛል ቆይቷል። ግን ኤክስ ሊያደርግ ነው እያለ መሰለኝ remote area ስለሆንኩ ነው የምታግዢኝ።
የትኬቱ ሰላሳ ቀን ካልተጠቀሙበት ካልተጫወቱበት expired ያደርጋል።
እንዴት አድርጌ ልጫወት? message ን ኮኮብ ዘጠኝ ኮኮብ ዘጠኝ ሰማንያ አምስት
ከዛ በኋላ ሰባት ቁጥር ተጭና አማርኛ አድርገው
language እንግዲህ ፈልጌ ነው ግን እኮ ሰባት ቁጥር ላይ እንግሊዝኛ መምረጥ ትችላለህ።
classical ፈልጌ ያለው ግን ሶስት ቁጥር ለመጫወት የሚል ምረጥና ጥያቄና መልስና እድሉን ይሞክሩ የሚል አለ።
እኔ መረጃ ላይ ፈለኩ። አራት ነው እስካሁን የተጫንኩት።
አይደለም ሶስትናዋ መጫን ያለብን
አንዱ መሰላል። እሺ እኔ እንጃ አዎ።
እንግዲህ እንደዛ ነው። ከዛ ሁለት ቁጥር ላይ ትኬት coin ግዛ ጥያቄና መልስ መመለሻ ነው። አንድ ቁጥር ላይ ተመዝገብ ትኬት ይገባላል።
እሺ እሺ እሺ። አሁን ስንት አልሽኝ?
ኮኮብ ዘጠኝ ሰማንያ አምስት
ዘጠኝ ሰማንያ አምስት አዎ
አይ ታንኪ
ይወልታል